አለማመኔን እርዳው ጌታዬ፣ አለማመኔን እርዳው ጌታዬ፣ አንተ ነህና መሸሸጊያዬ፣ አለማመኔን እርዳው ጌታዬ፣ አለማመኔን እርዳው ጌታዬ፣ አለማመኔን እርዳው ጌታዬ አንተ ነህና መሸሸጊያዬ አለማመኔን እርዳው ጌታዬ ፍሬ ያላዘልኩኝ ብሆንም ጎስቋላ ነፍሴ አምራ ትኖር በማደሪያ ጥላ አታውጣኝ ከቤት ባጣም ቅድስና ይችን አመተወኝ ጉልበት የስኪዘና አለማመኔን እርዳው ጌታዬ አለማመኔን እርዳው ጌታዬ አንተ ነህና መሸሸጊያዬ አለማመኔን እርዳው ጌታዬ ያልጸና ሕይወቴ ቢያስቸግር ላልቶ እስኪ ቆም ታገሰኝ ጉልበቴ በርትቶ እንደ ቃል ባልኖር ደስ ባላሰኝ ዛሬም ከኔ ጋር ሆን በጸናው ኪዳን አለማመኔን እርዳው ጌታዬ አለማመኔን እርዳው ጌታዬ አንተ ነህና መሸሸጊያዬ አለማመኔን እርዳው ጌታዬ ለምፄ እጅግ በዝቶ ከሰዎች ብገለል ልትዳስስ ፍጥን ምሕረትህን ልታድል ተባልከኝ ከመንጋው ከበረታ ወገን ሐዘን ብል ወደ እኔ በፍቅር ልሸፈን አለማመኔን እርዳው ጌታዬ አለማመኔን እርዳው ጌታዬ አንተ ነህና መሸሸጊያዬ አለማመኔን እርዳው ጌታዬ መዓዛ የለው ወይ ጠረኔን ቀየረው እንደ ናርዶስ ሽቶ የከበር አደርገው ቅረበኝ በፍቅር በደሌ ትተኸው ሳበኝ በምሕረት ቤቴ ደስ አሰኘው አለማመኔን እርዳው ጌታዬ አለማመኔን እርዳው ጌታዬ አንተ ነህና መሸሸጊያዬ አለማመኔን እርዳው ጌታዬ አለማመኔን እርዳው ጌታዬ አለማመኔን እርዳው ጌታዬ አንተ ነህና መሸሸጊያዬ አለማ